Hello hello አቤት አቤት ሰላም ከችብችብ ነበር የምደውልልዎት።
አሁን እኮ ደውለሽ አስተያየት ስጪ ብለሽኝ ሰጠሁሽ።
ኦኬ ድጋሚ ደውለሽ ነው። ሌላ ምን አለ? ችግር የለውም።
አዎ፣ ስለ ችብችብ አንዳንድ ጥያቄዎች ልጠይቅዎት አዎ።
ነበረ።
ጠየቅሽኝና መለስኩልሽ። Okay፣ ሌላም አዲስ ነገር ካለ ችግር የለውም።
አይ በቃ እሺ፣ እሺ፣ አመሰግናለሁ።
እሺ፣ እሺ፣ ችግር የለውም። አሁን ተደውሎልኝ ነበር።
እሺ፣ እሺ።